ጤና ይስጥልኝ ስፖርት ማፈልገው አብሮ ስትልን ፖሊሲ ከአንድ ነጥብ ሰባት በላይ ይለኛል፣ ግን ቢት ሳደርገውም እምብ ብሎኛል።
ሀምሳ ብር ነው ያሉት
ሀምሳ ሀምሳ ብር ከዘጠኝ ሰዓት ያስባለ
እሺ ምንድን ነው የሚለውት
ፖሊሲ ለቦነስ አንድ ቢያንስ ነጥብ ሰባት እና ከዛ ከዛም በላይ በላይ አስር ነው።
ጨዋታዎች
አስር እሑድ ከአስር ደግሞ- ቀጥታ ላይ ተጫውቻለሁ።
ሀያ እና ከዛ በላይ መሆን መቻል አለበት ኦዱ አዎ
ኦዱ ከዛም በላይ ነው።
እሺ የሚሉትን screenshot አድርገው ቴሌግራም ላይ ላኩልን ይኸው ቴሌግራም ላይ ልክልታለሁ።
መቼ
አሁን ልክልታለሁ። በዚህ ማን ነው የሚለው በደወል ስሞት ዘመኔ ካሳ
በደወሉበት ማለት በሰማንያ ስድስት ስልሳ አንዱ ነው የላኩት አይደለም በአአ ሰማንያ ስድስት ስልሳ አንዱ ላይ ነው ላኩት።
በሰባ ስምንት ቤት ነው ስልክ የያዙ ልንገሮት
እሺ የሚልኩበት።
ኦይ፣ እሺ፣ እሺ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት
አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ